ሄሎ
ሄሎ፣ ጤና ይስጥልኝ።
ሁሉ ስፖርት ነው የምንወዳው።
ሁሉ ስፖርት ነው አለነስ የፈለግኩት።
እሺ ሳንቲም ማስገባት አልቻለም በቴሌብር ምንድን ነው?
system update የተደረገ ስለሆነ ነው። በትዕግስት ይጠብቁ።
OK so how much time takes
ዛሬ ወይ ነገ oh my goodness ስንሞት ነው እኮ ዛሬ ነው የምንለው እኛ።
ከፈለጉ በሄሎ ካሽ መውጣት ይችላሉ።
ሄሎ ካሽ ይች- ይቻላል?
ይሰራል ሄሎ ካሽ። አዎ።
አንበሳ ባንክ ነው አለ ግማሽ ምናምን ነው ሲጠቀም አንበሳ ለማ ከሌላችሁ ደግሞ መታገስ ነው። update እስከሚሆን ድረስ ይታገሱ።
አረ ሱሱ ሊገላኝ ነው፣ ሱሱ ሊገላኝ ነው።
መልካም ቀን ይሆነልዎት።
እሺ እሺ እኔ- እኔ- እኔ-